ጤና ይስጥልኝ ካፋ ሄሎ፣
አቤት።
ጤና ይስጥልኝ። ትናንትና በቻፓ ሳንቲም ወደ ቻፓ ገብቶ ነበር።
deposit ነው ያደረጉት?
አ
እሺ።
Withdraw, ስልክ ቁጥር withdraw.
ይስጡት። withdraw ወደ ምን ባንክ
ባንክ አለ እንቺ ቻፓ
እኮ ቻፓን ተጠቅመው ወደ ምን ባንክ account እንዲገባ ነው የፈለጉት?
እኔ ወደ ቴሌብር ቴሌብር ነው ነበር ሲቪል ነው? እሺ። የደወሉበት ስልክ ቁጥር ነው የቴሌብር ስልክ ቁጥሮት?
እ
የደወሉበት ስልክ ቁጥር ነው የቴሌብር ስልክ ቁጥሮት? ዜሮ ዘጠኝ አዎ።
አስራ አንድ አስራ ስድስት ሰባ አንድ ሰላሳ ዘጠኝ አዎ አዎ በዚህ እኛ ጋር የመጣ የለም። እሺ። የተጫወቱበት ድርጅት ጋር ደውሎ ይጠይቋቸው።
ነው አይደል?
አዎ፣ ግን እኛ ጋር ቻፓ ላይ ነው እንትን ዙሮ ያደረኩት ቻፓ ላይ ነው የገባው።
አዎ ግን ወደ እኛ አልመጣም። ስለዛ ምን ያደርጋሉ? እነሱን ደውላችሁ የተጫወቱበትን አ፣ ወደ ቤት ቤት አላካችሁትም system ኡን እንዲልከው እንዲልኩት ይንገሯቸው።
እሺ ስንት ነው የነሱ ስልክ ነበር?
የማንን ነበር የፈለጉት?
የቤስት ቤት
የቤስት ቤት ሰማንያ ስምንት ዜሮ አራት ሰማንያ ስምንት ዜሮ አራት እሺ እሺ፣ አመሰግናለሁ።
እናመሰግናለን።